ሄሎ መስዬ ወይ ጃኒ እንዴት ነሽ? አለሁልሽ።
አለሁ።
quick ነገር አልይዝሽም ብዙ። የዳዊት ስልክ አለሽ? አሁን updated የሆነ ነገር ካለ info እየጠየቁኝ ስለነበረ ተማሪዎች ወደዛ እየላኩኝ ነው ለትርጉም እና so እንድትልኪልኝ ቴሌግራም ላይ ብዬሽ ነው ዳዊት ዲሽ- translation አዎ።
ነው አይደለ?
አዎ የዳዊት ና ወደዛ እየላኳቸው ስለሆነ እሺ ምንም ስልኩን update የሆነ ነገር የለም። ሄዶ ማስተዋል ናት የላከችን ማለት ይችላሉ። ከላይን አዲስ ማለት ይችላሉ።
በቃ እና ተነጋግረናል ስልክም ከእሱ ጋር።
ካለሽ እሺ እልክልሻለሁ።
በቃ ስልኩንም ላኪልኝ። እሺ dear በይ እሺ ቻውሽ። ኢማንን ሰላም በይልኝ እንደገባሽ ሰምቻለሁ።